ጤና ይስጥልኝ ጠብታ አምቡላንስ
hello አቤት
አምቡላንስ ፈልገን ነበር የት አካባቢ
እ የት አካባቢ
ወደ ካሳንቺስ በታች ብርሃን ጉዞ ትምህርት ቤት okay urgent ነው እንዴ በጣም አስቸኳይ ነው
አዎ መነሳት አይችልም በጭራሽ እኛም እህ ታክሲዎችም ቢያሉን አይ- አይ- አልነሳለን አዎ፣ መነሳት ማለት አሉ አይደል በህይወት አሉ አዎ አዎ okay ተቋም ለማድረስ ነው አዎ ሆስፒታሉ የት ሆስፒታል ለማ- ነው የምታደርሷቸው በእንትን አዋሪ ጤና ጣቢያ ጤና ጣቢያ ለማድረስ አዎ እም፣ ምናልባት ወይስ ወይስ ከዛ እኛ ጋር አሁን አምቡላንስ እጃችን ላይ የለም ስራ ላይ ናቸው ዘጠኝ እሺ።
ሰላሳ ዘጠኝ ደውሉና እ አምቡላንስ የሚልኩላችሁ ከሆነ check አድርጉ እስኪ ዘጠኝ ሰላሳ ዘጠኝ ዘጠኝ ሰላሳ ዘጠኝ እሺ እሺ አመሰግናለሁ